በካርድኝ እያስያስ በካርድኛ እየቀረው ቀርቶብኝ ረተይ አንቺ ልጅ እያስያስ በካርድኝ እያስያስ በካርድኛ እየቀረው ቀርቶብኝ የመቀነትሽን እዮገብሽ ልክ እዮገብሽ ልክ እኔ እንደፋወቅኩትና ከእንግዲህ ሰዋ ልክ እመጣለሁ ብለሽ ምነው ዘገየሽ ምነው ዘገየሽ ተናፈኩኝ ብለ ኋላ እንዳትረነሽ እህቴ አንቺ ልጅ ያዝ ያዝ ጠበቃ አርጊኝ ያዝ ያዝ ጠበቃ አርጊኛ ይቅረው ቀርቶብኝ እህቴ አንቺ ልጅ ያዝ ያዝ ጠበቃ አርጊኝ ያዝ ያዝ ጠበቃ አርጊኛ ይቅረው ቀርቶብኝ በጠር ያምራል ብራምባር አልበውም እንኳ ቢቀር ልቤ መርቷል መኳኳሉ ቀርቶ እንዲያው አንቺን ብቻ እንዲያው አንቺን ብቻ ሲያክነፍንፍ ያምጣሽ ከቤቴ ዳርቻ እረቴ አንቺ ልጅ ያዝ ያዝ ጠበቃ አርግኝ ያዝ ያዝ ጠበቃ አርግኛ እየቀረው ቀርቶብኝ እረቴ አንቺ ልጅ ያዝ ያዝ ጠበቃ አርጊኝ ያዝ ያዝ ጠበቃ አርጊኛ እየቀረው ቀርቶብኝ ከከንፈሯ ደጃፍ ውበይነ እማዬ ከጥርሷ የዋለው ውበይነ እማዬ የእጇ ላይ መፋቂያ ውበይነ እማዬ እንጃ ምን እንዳለው ውበይነ እማዬ አፈካው አፈካው ውበይነ እማዬ አፈካው ባነጩ ውበይነ እማዬ ሶብራ ብትፍቅባት ውበይነ እማዬ በወይራ አለምጩ ውበይነ እማዬ ውበይናማ ውበይናማ እየኔ የኔ ማር የንቧ ዘንግነ ወገቧ ጥፋቱ ከኔነ ወይና አማይ አትምከሩ ተዋት ወይና አማይ ውበት ጸዳል ብዬ ወይና አማይ ስላቀማ ጸልቋት ወይና አማይ እረ ተዋ ተዋ ወይና አማይ የልቦ አይድረስ ወይና አማይ ተመክራ ካልሆነ ወይና አማይ ተምራ አትመለስ ወይና አማይ ወይናማ ወይናማ እየኔ እየኔስ እንኮይ እንኮይ ይልምጣላ ጫወትሽ ያገኘ አባይ ነው አሉኝ ቤቷ አባይ ነው አሉኝ ልጫን ፈረሴን ሄደ ልቤ ረፍት ያገኘ አባይ ከምንጩ ከመስኩ ላይ አለች ይሉኛል ውብ ቆንጆ አደይ አባይ ወደ እኔ ተውረድ ውረድ ያቅበጠብጣ ቆንጆ ሲወደድ ልቤ ያግኝ ከመስከ ጨፌ ያይኋት ልጅ ሆና አገኘኋት ለኔ የምትበጅ አይኔም ባህስሎ ይጠብቅሻል ድረሽ ከበሬ